ጤና ይስጥልኝ ኢቴስ የበራ መርጃ ማዕከል ባኮም ልድረስ
ከመቀሌ ወደ አዲስ አበባ ትኬት ፈልጌ ነበር።
ከየት አሉኝ? ይቅርታ ከመቀሌ ወደ አዲስ አበባ።
ከመቀሌ አዲስ አበባ
አዎ ለመቼ ነበር የፈለጉት?
ለዛሬ ስምንት ሰዓት አለ።
ለዛሬ
አዎ እሺ፣ አንድ ደቂቃ ሌሎት ለዛሬ ስምንት ሰዓት ከሀያ አለ።
አለ አይደል?
አዎ አለ።
ስንት ነው ክፍያው?
አምስት ሺህ ስምንት መቶ ሰባ ሰባት
ሁሉ ነው